እንኳን ለ2016 ዓ ም በሰላም አደረሰዎ ደንበኛችን። አዲሱን ዓመት በማስመልከት ቤትዎን ደረጃቸውን በጠበቁ የፈርኒቸር ምርቶች እንዲያስውቡ አስበን እጅግ ዘመናዊ የሆኑ የጀርመን ካሳ ፓርዲኖ company ምርቶችን አስመጣንልዎ። ታሜጋስ ለቤትዎ ደረጃቸውን የጠበቁ እጅግ ዘመናዊ brand ሶፋዎች፣ ከ6 እስከ 12 ሰው መቀመጫ ያላቸው የምግብ ጠረጴዛዎች፣ እንዲሁም ልዩ ልዩና ማራኪ የቤት ዕቃዎች ከተሜጋስ። ለቢሮ ደግሞ የሥራውን ፍላጎት ከፍ የሚያደርጉ የቢሮ ፈርኒቸሮች በውበት በአማራጭ አስመጥተናል። ታሜጋስ ለ finishing ዕቃዎች ፍላጎትዎ ሴራሚክ፣ porcelain፣ granite በተለያየ መጠን አይነትና የቀለም አማራጭ አስመጥተናል። ታሜጋስ የ construction ዕቃዎችን ቢፈልጉ በደንብ አስመጥተናል። ተሜጋስ መገናኛ በተሜጋስ ሕንፃ ሳር ቤት እንዲሁም በተለያዩ ቦታ ባሉን ቅርንጫፎቻችን ይጎብኙን። ራዕያችን ገና ሰፊ ነው። ተሜጋስ መልካም አዲስ ዓመት። ተሜጋስ